ሄሎ
ሄሎ፣ አቤት
አቤት አካ ሞልተን ጅራ ገለተ ረቢት ሄሎ
አቤት
ማሊ ኦፊ ነገው ማኒ
ነጉመ ረቢነ ገለተ ሲኔጋ ጅረ መሌ ገበጀሙማ ሚላሲ ወይ ሲሬፈቻ ሲኔጋ ጅረ ሰገሌ ኬሰን
ኤሰት ብልብልተን
nutin bilbille sinumatu nu bilbile akkuma keessan abbaa dhimmaa sin dura immoo ergaan kaafuunetu jira isa eh, sirreessaaf jirra jechuudha.
ኤሳና ብልብላ ጅርቱ
Nu- ah, Namichi kan bilbile Your isintu nu call bilbile.
center. እንኳን ወደ አዲስ አበባ ገቢዎች ቢሮ የጥሪ ማዕከል በደህና መጡ። ለአማርኛ አንድን ይጫኑ። For English press 2.
ሄሎ Hello hello
ለአማርኛ አንድን ይጫኑ። For English press 2.
Hello
አጠቃላይ መረጃ ለማግኘት አንድን ይጫኑ። ቋንቋ ለመቀየር ሁለትን ይጫኑ። ከታክስ ጋር የተያያዙ ህገወጥ ድርጊቶችን ለማሳወቅ የሚረዱ የስልክ ቁጥሮችን ለማግኘት አንድን ይጫኑ። የግብር ማሳወቂያና መክፈያ ጊዜ ለማወቅ ሁለትን ይጫኑ። የሽያጭ መመዝገቢያ መሳሪያ፣ አድራሻ ለውጥ፣ መብራት መጥፋት፣ እድሳትና ብልሽት ማሳወቂያ ስልክ ቁጥሮችን ለማወቅ ሶስትን ይጫኑ። በጣት አሻራ የተደገፈ የግብር ከፋይ መለያ ቁጥር ለማውጣት የሚያስፈልጉ መረጃዎችን ለማወቅ አራትን ይጫኑ። ከታክስ ጋር የተያያዙ ህገወጥ ድርጊቶችን ለማሳወቅ የሚረዱ የስልክ ቁጥሮችን ለማግኘት አንድን ይጫኑ። የግብር ማሳወቂያና መክፈያ ጊዜ ለማወቅ ሁለትን ይጫኑ። የሽያጭ መመዝገቢያ መሳሪያ፣ አድራሻ ለውጥ፣ መብራት መጥፋት፣ እድሳትና ብልሽት ማሳወቂያ ስልክ ቁጥሮችን ለማወቅ ሶስትን ይጫኑ። በጣት አሻራ የተደገፈ የግብር ከፋይ መለያ ቁጥር ለማውጣት የሚያስፈልጉ መረጃዎችን ለማወቅ አራትን ይጫኑ። ከታክስ ጋር የተያያዙ ህገወጥ ድርጊቶችን ለማሳወቅ የሚረዱ የስልክ ቁጥሮችን ለማግኘት አንድን ይጫኑ። የግብር ማሳወቂያና መክፈያ ጊዜ ለማወቅ ሁለት